Hello?
ጤና Hello ይስጥልኝ።
አብሮ ይስጠር
ጤና ይስጥልኝ። እንደምን ያሰማሁት?
ይሰማኛል። ሰላም ነው፣ እግዚአብሔር ይመስገን።
ከ BGI ኢትዮጵያ ነው የምደውለው።
እሺ
እ፣ ለጥገና አገልግሎት ደውለውልን ነበረ። እሱን ለማረጋገጥ አ- ነበር።
አ አ
እሺ፣ የቤቶት ስም እንደሚባለው
ስዩም ይልማ ባርና ሬስቶራንት።
እሺ። አይ በሰጡኝ እ፣ በስልክ ቁጥሩ የመጣልኝ እንደተሳሁት የሚባል ቤት ነበረ። ምናልባት ስሙን ቀይረው ከሆነ እሱን ለማረጋገጥ ነበር።
ማ
ደቻሳ ሆቴል በስልክ ቁጥሩ የመጣልኝ እሱ ቤት ነው።
ተሳሰውናል እንጂ ስዩም ይልማ ባርና ሬስቶራንት ነው። እና አሁን እ፣ አመልክቼ ነበረ እዚህ እ፣ እሺ፣ አሁን የደ- ዋና አሁን የደወሉበት ስልክ ቁጥር
አዎ፣ ይሄ ራሴ ነው።
ስልኩ Hello።
ያልከው ነው ደንበኛችን።
አ
እሺ፣ እ፣ ስም አልቀየሩም። ደቻሳ ሆቴል የሚለው ቤት እ፣ Okay፣ ነበር ደቻሳ የመጣልኝ።
ሆቴል መጀመሪያ ምናልባት ቤ- የቤቱን ስም ቀይረው ከሆነ አ ልክ ነው። ደቻ እኔ ባርማኑ ነኝ። መጀመሪያ የነበረው ደቻሳ ቤት ነበርኩኝ። አሁን ሌላ ቤት ገብቼ ነው።
እሺ ጥያቄዎትን መዝግቤ ያስተላልፍሉት ለኝ ጥቁር አባይ ነው አይደል የሚገኘው ቤቱ?
አ ጥቁር አባይ በከልሻ አካባቢ
እሺ ጥያቄዎትን መዝግቤ ያስተላልፋለሁ። ሌላም ረዳሁት ነገር አለ?
ሌላ የለም።
እሺ ስለደወሉ እናመሰግናለን። አገልግሎት እሺ።
ሀሳብና አስተያየት ከሚሰሙት ድምጽ ኋላ አስቀምጡ። መልካም ቀን።
እሺ አንቺን